hello ሰላም ጤና ይስጥልኝ።
አብሮ ስልኝ እንዴት ነሽ?
ጤና ያለን ሰላም ነው።
ደህና ምን ልርዳ?
እ የሆነ jackpot የስልሳ ሺህ አገኝቼ ነበር ብሩ ያልገባ እሺ jackpot ቆይሻ አንዴ ብሩ የሚከፋፈለው ለአስራ አንድ ሰው ነው እና እ ለአስራ አንድ ሰው ነው አሸናፊዎች በጠቅላላ እ ብሩ ይከፋፈላል እና ትንሽ ጠብቀን እሺ ስንት ሰዓት ይገባላችኋል ስንት ሰዓት እ ስንት ሰዓት ላይ እ ትንሽ ደቂቃ ብቻ እስከ አስራ አንድ ሰዓት እ ምናምን ይገባል እንዳሽ okay እሺ እሺ እናመሰግናለን እሺ አባት